receive, you know?
hello ጤና ይስጥልኝ እንዴት ቤት ነው የምንወዳው?
አሁን ቅድም ደውዬ ነበር ወንድሜ እና እንትኑን ንገረኝ ብላኝ ነበር
እሺ እሺ ንገረኝ።
አስር አስራ አራት
አስር አስራ አራት
አይደለም አስራ አራት
አስራ አራት ብሎ ነው የሚጀምረው?
አዎ እሺ አስራ አራት ሀያ ሀያ
ሰማንያ ዘጠኝ ሰማንያ ዘጠኝ
ዘጠ- ዘጠና ስምንት
ሰማንያ ዘጠኝ ዘጠና ስምንት አይደለም አይደለም ዘጠና ስምንት
አስር አስራ አራት ሀያ ዘጠና ስምንት እሺ
አስራ አራት ሀያ እሺ
ዘጠና ስምንት እሺ
ሶስት
ትክክል አለም። እሺ ረጅም ነው እንትኑ። ቆይ ቴሌግራም account አለ አይደለ?
እኛ የቆረጥነው እንትን ላይ ነው check point ላይ ነው እ
check point ላይ ነው የቆረጥነው ቤስት ቤት ነው አይደለ የት- የተጠቀምከው?
አዎ
እሺ ኦንላይን ነው የቆረጥከው ወይስ ሱቅ ሄደህ?
ኦንላይን ነው ኦንላይን እሺ፣ account ኡ ስትገባ bet history የሚል አለ። bet history የሚል አለ። እሺ ቤት ስትሪም ቤት ሂስትሪ የሚል አለ። account ኡ ስትገባ
አሁን bet history።
የሚያሳየኝ deposit account list profile bet list my check voice ነው የሚያሳየኝ ምን ምን ነው የሚያሳየህ?
profile ያሳየኛል number one እሺ እሺ bet list ያሳየኛል እሺ my check point ያሳየኛል bet list ውስጥ ግባ።
bet list ውስጥ ልግባ አ
አሁን bet list ውስጥ ስገባ የጨዋታውን result ምንም አያሳየኝም ከና የለም ነው የሚለኝ አይ እንትኑ ነው ምን- ምን ንገረኝ አንተ result ኡን ሲሆን ረጅም ኮድ አለች። አገኛት hello
አሁን እዛ ላይ ምንም አይነት ሶስት የተደረጉ ሌላ ጨዋታዎች list ነው የሚያሳየኝ ጋር ስገባ
መቼ ነው ጨዋታውን የተጫወትከው?
ትናንትና ነው የተጫወት ነው እሺ period የሚለው በስንት ነው የሚለው?
እ period የሚለው ጋር ቀኑ ስንት ነው የሚለው? እሺ screenshot አድርገው ወይም ቴሌግራም ላይ ላክልኝ። ከዜቱ ጋር እንደምትገባ mark አድርጌ ልክልሃለሁ። እሺ
ቴሌግራም ላይ አዎ፣ ቴሌግራም ላይ ላክልኝ።